ሄሎ ይስለኝ ሄሎ ቆየኝ ጤና ይስጥልኝ አዜብ ሰላም ነው አሎ እግዚአብሔር ይመስገን።
ስልኬ ዳታ ዘግቶብኝ ኦርደር ሳልጨርስ እንትን ተቋርጦብኝ ቆይቶብኝ ነበረ እሺ ኮምፕሊት እንደሌለ ነው።
አ
ስም ማን ነው?
አብዱል መሊክ አብዱል መሊክ ታውቀዋለህ? ኦርደር ነበሩን አ አውቀዋለሁ ሰባ ንገረኝ።
ሶስት አርባ ስምንት አ- አ- ለምን?
ሰባ- አርባ አርባ ሶስት ሰባ ስምንት
አርባ ሶስት ሰባ ስምንት አ እሺ አይል ኮምፕሊት እልልሃለሁ።
እሺ እሺ እሺ